በቃ ከዚህ በኋላ አላነሳ ካልኩ እንደዚህ ደውል።
እሞክራለሁ። ስማኝ አሁን የልብ ልብህን አውራኝ ከፈለክ።
አሁን ስማኝ እንትን ባለ እንጨት ይሄ አሁን ቅድም ያልከው ለቡ ማለት ነው።
እ ሄሎ፣ ወይ እንትን ለቡ ምናምን ያልከው እኔ አውቄ ነበር። ስራ ምናምን ያልኩት የነበረው እ ሙሉ እንትኑ
የምር ካለ ማለት ለቡ የምር የምር ካለ እኮ ነው ማርያምን በእውነት ይሄን እር- እርግጥ እንደዚህ አለኝ። ይሄን እርግጠኛ ሆነልኝ። መኪናው አሁን የሚሸጡልን መኪና ውድ እንደሆነ አንተም ታውቃለህ እኔም አውቃለሁ አለኝ እ?
እ፣ ግን በዚህ ብን እዚህ ቢያገኙንም ስራ የሚያሰራን ከሆነ ስለሚጠቅመን እ፣ ችግር የለውም ተባባልን።
ይሄን እ?
እሺ የምር ግን ስራው ነው። አንተ ይሄን ኃላፊነት ከወሰድክልን እንዴ ይሄን ብር ለራሴ እኮ እናስገባለን።
ይኸውልህ፣ ሆነም ቀረ አወዳድሬ ነው የምሰጠው። እ፣ እሱ ነገ ችግር ማላረገውን የለውም።
አላወራም።
እሱ እሱ እሱ ችግር የለውም።
አዎ እሱ የብዛት ስራ ሳይ እሱ ችግር የለበትም። አወዳድረ ነው እ?
አወዳድሬ ብር ሰጠዋል።
አወዳድሬ እንጨት አይነቱን ተነጋግሬ እኩል እንደ ገበያ እሱ ችግር የለበትም።
በቃ እሱን ከተስማማን ችግር የለውም።
ማርያምን ለሆነ እርግጠኛ ነህ? የምር ነው?
አብረኝ አይደል እንደ ገዛኸው?
የ- hello በቃ እ እ ችግር የለውም። አዎ
እኮ በስርዓት ታወዳድራለህ። የእንጨት አዎ፣ አይነቱ ምናምንትን ብለህ ለእሱ ትሰጠዋለህ።
እሰጠዋለሁ።
በቃ እሺ።
እሺ ወይ ይታገሱ።